ጤና ይስጥልኝ ልጅ hello
ወይ hello
ፖርት ባኮ ምጣው
ቴሌግራም ላይ ልኬዋለሁኝ። አሁን ደውዬ ነው።
ማን ነው የሚለው ስሙ ቴሌግራም ላይ
ቴሌግራም ላይ ላኪ ማን የሚል የቴሌግራም
ይሄ እኮ coupon ID ነው ይላኩልን።
እ?
coupon ID ነው ይላኩት እዚህ ጋር
እንትኑን screenshot አድርጌ አጠቃላይ net pay የሚለውን screenshot አድርጌ እሱን አይደለም እኛ የፈለግነው transaction ምኑ?
history ውን ነው።
ምኑን እ፣ transaction history አዎ ያልገባሎትን ከዛ ላይ ፎቶ አንስተው ነው የሚልኩት።
እሺ፣ transaction ላይ ገብቼ screen ላድርገው።
screenshot አድርገው ይላኩ። አዎ ያልገባሎት እሺ፣ እሺ